ይኸው ጤና ይስጥልን።
password code check አድርጊልኝ አንዴ።
እሺ አስራ አንድ ቆይ አንዴ ጠብቀኝ መስመር ላይ እሺ እሺ
እንቅልፍ ደነኝ ከቤት ቤት ምን ልርዳው?
እች ካሻር ኮድ ቼክ አድርጊልኝ ማስተር እሺ እንገሩኝ። እሺ አስራ አንድ አርባ እሺ
ዜሮ አምስት ሀያ አራት ዜሮ አምስት ሀያ አራት
እንዴት ነው?
እሺ በሶስት ጨዋታ ልውስጥ ነው።
እሺ እሺ ሌላ አለ?
የለም የለም።
እሺ መልካም ቀን።
አመሰግናለሁ።